ጤና ይስጥልኝ ከአሪፍ ነው እንደውሎት ማህሌት እባላለሁ። ይሰማዎታል? hello ይሰማል ደንበኛችን? የእርስዎ ድምጽ እየተሰማን አይደለም። hello መስመር ላይ አሉ? hello የእርስዎ ድምጽ እየተሰማን አይደለም። ቦታ ቀይረው ሊያናግሩን ይችላሉ? ሄሎ